Hello
ጤና ይስጥልኝ።
አብሮ ይስጥልን።
አልማዝ ከቺፕቺፕ ነው የምደውልልዎት።
አቤት የድንች order ተረክቧል?
አልተከኩም።
Okay እሺ። ቀን ቀይረው ስለነበር ነው እና ነገ የት ላስልክልዎ እቃውን?
ነገ ዛሬ አይመጣም።
አ ዛሬ አይመጣም።
በኢየሩስ ህንፃ እዛው ነን። ኢየሩስ ህንፃ
የት አካባቢ ነው ኢየሩስ ህንፃ?
ወደ ሀያ ሁለት
ሀያ ሁለት በቃ አዎ።
ነገ driver ይደውለው ልቀው ያቀባሉ።
እሺ እሺ
መልካም እሺ፣ አመሰግናለሁ። እሺ